ደንቆች ሽንቷ በስንዝር ቢለካ እሷስ ለጀት ያገር ልጅ ናት ለካ ጠረኗ ሎሚ ለብቻ ቢቀምሷት የማረንጎች ሽንጧ በስንዝር ቢለካ እሷስ ለጀት ያገር ልጅ ናት ለካ የደስ ሰራላት የደስ ለህስ የደስ ሽጋሪት የደስ ወንጭፍ ወርዋሪ ከማማኸ ወፍ ጠባቂ ባዳይናማ ቆርጣ ብትሰጠን ጥንቅሽሽ አቅፈው ቢስሟ ደንቦሽ ማራኪ ነው ውበትሽ የደም ግባቱ ጥራትሽ መዓዛ አለው ስሜትሽ የጽጌረዳ አበባ ፍካትሽ ጥረኗ ሎሚ ለብቻ ቢቀምሷት የማረንቆች ሽንጧ በስንዝር ቢለካ እሷስ ለጀት የሀገር ልጅ ናት ለካ የደስ ስራላት የደስ ደስ የደሸቃልቄ ደስ ጸደይ ሲገባ ወራቱ ስንት አስጨናቂ በምርቱ የእኛ ናትና ትኩራራ የውበት ጸጋ ናፍሳ በንዝርት የቀናው ጣቶቿ ሙያ የገራው ክንዶቿ ትብቃለ ጥሪ ስናላት የማናት ቢባል የኛው ናት የኛ ሸጋ ያለሽ አምረሽ ደምቀሽ ነሽ ሸጋ ፈራ ቀያችን ኩርታ ኮራችን ዛሬ ስልዳችን ተይ በሏት ተይ በሏት ኧረ በሏት ችልጅ ንገሯት ተይ በሏት ተይ በሏት ኧረ በሏት ትወደሻት በሏት አትለካኳ ጭንቃ አትወድም በዝና የኛ ልጅ ከሮቄ ጥራት መዓዛዋ የኛ ልጅ መዓዛዋ ለመኳኳያዋ አለልቶኝ ሰራላት ለውበቷ ግርማ ካባ ደርቦላት የአልማዝ መቀነቷ ጥበበኛ ይስራ ብልጫዳ ልጃችን አይ ስሟ የተጠራው ኦሆሆ ነይ ነይ በጎዳው ነው ኦሆሆ ነይ ነይ በመስኩም ላይ በአበባው ላይ በልቤም ላይ በአይኖቼም ላይ በደጄም ላይ በመስኩም ላይ በልቤም ላይ በአይኖቼም ላይ በደጄም ላይ ተይ በሏት ዝቅ ኧረ በሏት ተወደሻል በሏት አትለካኳችን ካትወደው ለዝና የኛለች ከሩቅ የጠላት መዓዛዋ የኛለች መዓዛዋ ባቷ ለትርንጎ አይ ቅርጸን ያበድራል ተረከስ ለሎሚ ውበትን ያድላል አትለየኝ ካንገቷን እዚያው ነው አለደ ወደድከው ጠረኗ ማዛን ነገር ኦሆሆ ነይ ነይ በልቤም ላይ ኦሆሆ ነይ ነይ በአበባው ላይ በመስኮም ላይ በእጄም ላይ በአንጀቴም ላይ በልቤም ላይ በአበባው ላይ በልቤም ላይ በደጄም ላይ በመስኮም ላይ በአይኖቼም ላይ በደጄም ላይ በልቤም ላይ በአይኖቼም ላይ